ሄሎ ሄሎ፣
አቤት።
ጤና ይስጥልህ።
እግዚአብሔር ይስጥልኝ።
ከውዳ ማይክል manufacturing ነበር የምደውልልህ። ክሳፊ ባጃጅ
አቤት።
ደውል- አዎ፣ ደውለህልኝ የመቀሌን ስ- agent ስልክ ሰጥቼክ ነበር።
የአማን ነው አዎ፣ አን- አወራኸው?
እ፣ አማን። አዎ የሰራተኞቹ እሰጥሃለሁ ብሎኝ እ፣ እስካሁን አላከልኝ።
okay፣ እሺ፣ እሱ ልጠይቅክ ነበር።
hello።
በቃ አወራዋለሁ እሱን።
እሺ የአማን ደርሶኛል፣ ግን እሱ የሰራተኛ ክፍል አለ የእነሱን ስልክ እሰጥሃለሁ ብሎኝ አዎ፣ እ፣ እስካሁን አልሰጠህም አላከልኝ።
እስካሁን?
እየጠበኩት ነው።
እሺ፣ በቃ እሺ፣ መልሼ አመሰግናለሁ።
እደውልልሃለሁ።